ሄሎ ሄሎ ሰላም ነው? ሀበሽ አለን ቤት አለን።
ነበረ።
ኦኬ እ፣ ከሁለት ቀን በፊት አፕግሬድ ብለከን ነበረ።
አዎ መቼ ነው? ከዛ በኋላ አላወጣህም?
አዎ አለቅ
ባሳ- መቼ ያው- መጨረሻ ያወጣው በስንት ነበረ?
እኔ እንጃ አንድ ከትናንት እ? ሶስት ቀን ምናምን አራት ቀን ሆኗል። ከዛ በኋላ አላወጣህም?
አዎ
እሺ። ቦ- አሁን balance ላይ ስንት ነው? አንድ ሺህ ምናምን ብር ነው ያለው።
አዎ አዎ እሱን ነው ማውጣት የፈለግከው?
አዎ
እሺ፣ በቃ እሺ፣ check ላድርግ ብዬ ነው። እሺ